ካልሆነ ግን የሆነ የምትጠቀመው ነገር መጠቀም አለ።
ሌላው ሶስት ነገር እያወራሁ አቤት እግዚአብሔር ይመስገን።
አላለ ከፌስቡክ ላይ ነበር ቁጥራችሁ ላገኛል።
እሺ ካሽ አምስት ከሀምሳ ድረስ ከባንክ ገንዘብ ማውጣት ስላለሁ ለፈረሰ ለራይድ የሚሆን መኪና ሊፋን ይሆናል ሁለት ሺ አስራ ሁለት ራይድ መስራት የሚችል
ሊፋን ሳይሆን ሌላ ሌላ አይችልልህም። አምስት ከሀምሳ ቢያንስ አንድ ሚሊዮን እጅግ ያስፈልጋል።
አንድ ሚሊዮን አዎ እጅግ ያስፈልጋል። ቀሪውን ነው ባንክ የምናመቻችል።
okay okay። ስለዚህ minimum አንድ ሚሊዮን ነው ማለት ነው።
አዎ አዎ በቃ እሺ፣ እሺ፣ እሺ እሺ፣ እሺ።